ሄሎ ጤና ይስጥልን ቤተረዴት ነኝ።
ጤና ይስጥልኝ። እንትን ነበረ እዚህ withdraw አድርጌ ቴሌብር ላይ የለም ብሩ።
እሺ ስልክህን ትነግረኛለህ?
እሺ
ዜሮ ዘጠኝ አርባ ሁለት አርባ ሁለት ዜሮ ሁለት ሀያ አንድ እ?
ዜሮ አራት ሀያ አንድ እሺ ሰባ አምስት ሰባ አምስት አዎ፣ ዜሮ አራት ሀያ አንድ ሰባ አምስት አሎ እያየሁልን ነው። እሺ ወንድሜ እሺ፣ ያያረት መስሎኝ እ እ ቴሌብሩ ላይ የለ አልገባም።
አይ እያወራሁ አይደለም አባ እኔ ሌላ ሌሎች ሌላ ሌላ ነው። እሺ እሺ፣ ይከታተል።
እሺ ችግር የለውም። እሺ እም፣ ስንት ብር ነው?
ስድስት መቶ ከዛ ደግሞ አምስት መቶ ስድስት መቶ ብር እ፣ የዛሬ ነው አይደለ?
ሶስት መቶ ሰላሳ አምስት አዎ ስድስት መቶ መቶ ሀምሳ እና ሶስት መቶ ሰላሳ አምስት አይደለ?
አዎ፣ አምስት መቶ የዛሬ ነው የዛሬ ነው።
አዎ፣ ያው ነው የተሰጠው።
አዎ ሁሉም ገብቶልሃል።
ኦኬ።
ቼክ አድርገው እሺ።
በቃ አላሳይ ስላሉ ችግር የለም። እሺ፣ እሺ።